Hello Hello አቤት።
ሰላም ነው?
እግዚአብሔር ይመስገን።
እ ስልካችሁን እንትን ላይ አግኝቼ ነበር። ኮሚሽን ምን ላይ እ የኮሚሽን ስልክ ነው?
የማ
የኮሚሽን ስልክ ነው አይ አሊባባ መኪና መሸጫ
እኮ አዎ። እንትን የሆነ ቤት ነበረች፣ የንግድ ቤት የንግድ ቤት የሚሸጥ አ እሺ።
እና እዛ ደውል ማምጣት ነሽ።
ኦኬ እሺ። ቁጥር ልስጥና ቴሌግራም ላይ ትልክልኛለህ?
እሺ ወይ ፎቶ ምናምን ካነሳኸው
አለኛ ካርታ ምናምን ስላለ እሱ እንደ- ዜሮ ዘጠኝ አርባ አራት
እሺ በዩዘር ነው ግን አክሰስ ማድረግ የምችለው ወይ ዩዘር ልላክ ቴክስት አደረግልሻለሁ።
እሺ እሺ። በዚህ ሳይሆን በ- በዚህ ቁጥር ቴክስት ላይ ገባልህ ይችላል። ቁጥር ልንገርህና ላክልኝ።
እሺ ቆይ አንዴ ቁጥር ያለበት አትዝገባ አልያዝኩሽም ማለት ቆይ አንዴ እሺ ዜሮ ዘጠኝ አርባ አራት አርባ አራት ዜሮ ዜሮ ዜሮ ዜሮ ሰማንያ ሰባት አስራ አንድ ሰማንያ ሰባት አስራ አንድ አንድ አዎ።
በቃ text አደርግልሻለሁ የቴሌግራም user እሺ እሺ። አቤት ጋሽ